ጤና ይስጥልኝ Best Bet
withdraw አድርጎ ሰባት ሺ አምስት መቶ
እም?
withdraw
እሺ አድርገህ አልገባልህም?
አ withdraw አድርገህ አልገባልህም ነው?
አዎ መቼ ነበር? እ አሁን አሁን እሺ Best Bet ስልክ ቁጥር የደወልክበት ነው? hello
ይሄ ቁጥር ነው። አዎ ዜሮ ዘጠኝ አስራ ስንት አምስት ብር ነው? ስንት ብር ነው?
ሰባት ሺ አምስት መቶ እሺ ጠብቀኝ ፍሮምሳ መሀመድ ነው አይደለ?
አዎ
እሺ confirm አድርጌልሃለሁ። አሁን okay።
processing ላይ ነው። ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል። እሺ እሺ